ጤና ይስጥልኝ ሄሎ ቪዛ ኩላይ ባኮት ነው የተጉዞ ቤተልስቶች አይሰማም ሄሎ ሄሎ አይሰማም ደንበኛችን ጤና ይስጥልኝ hello ቪዛ ነን አይሰማም ደንበኛችን
ሰማራ ወደ ውስጥልኝ እሺ ምን አይነት ጉዞ ፈር- መ- መረጃ ነው የፈለጉት
ለአሜሪካ ለአሜሪካ
አዎ።
በምን ቪዛ በምን ነበር መሄድ የፈለጉት hello
አቤት ስማ አዎ በምን ነበር መሄድ የፈለጉት ደንበኛችን
በአየር
በምን
በአየር በአውሮፕላን እሺ በምን በስራ በትምህርት በ visitor በምን ነበር
በስራ በስራ በስራ እሺ ፓስፖርት አሉት ደንበኛችን
ፓስፖርት ገና እየጀመርኩ ነው አላለቀም እሺ ገና አልወሰዱም
ፓስፖርቱን ገና አልወሰድኩም ግን እየ- ጀምሬያለሁ
እሺ ይሁን እንደዛ ከሆነ እዛ መጀመሪያ ስራ ማግኘት ይኖርቦታል
እና ስራ አግኝተዋል እዛ
ስራ ነው ስራ አዎ አዎ
አዎ፣ ስራ እየተፈለገ ነው ገና አልተገኘም እስካሁን እሺ ስራ ካገኙ በኋላ
እሺ ስራ ማግኘት ይኖርቦታል ስራ ካገኙ በኋላ